አቤት ሰላም ጤና ይስጥልኝ።
Hello አቤት ሰላም ጤና ይስጥልኝ።
Hello አቤት አቤት ሰላም ኖት?
አቤት
ሰላም ኖት?
አይሰማም ድምፅ እ ከ Flintstone Homes ነው የምደውልዎት።
እ እ ከ Flintstone Homes ነው የምደውልዎት።
ከየት
ከ Flintstone Homes
አዲስ አበባ ከ Flintstone Homes እ እ ኩዊንስ ሄሎ
ስለኛው ስልክ ልደውልዎት።
እ እ